ሄሎ ሄሎ ጤና ይስጥልን።
ጤና ይስጥልን ቤተሰብ አብሮ ይስጥልን። ዊዝድሮ ላደርግልህ ብሏል። ዊዝድሮ ብሎ ዛሬ ሲቢ ነው
አስቢ አስቢ ሲቢ የሰራ አይደለም ለጊዜው። እሺ አባ
ኦኬ። አይ ሌላስ ቴሌብር በዛ ዊዝድሮ ማድረግ አልችልም።
ኧረ ይቻላል። ሲ- እ፣ ቴሌብር ነው እየሰራ ያለው ነው እንጂ ሲቢ እየሰራ ነው እ፣ ኦኬ፣ በሲቢ ሲቢ እኮ ነው ወይ- እየሰራ ያለው ነው እንጂ ቴሌብር ይሰራል ዲፖዚት አይደለም እ?
ዲፖዚት አይደለም እኮ ዊዝድሮ ለማድረግ ነው።
እኮ ዊዝድሮ ይሰራል አባቴ።
እንበል ካሰራ እኮ የኩንሻል- ሁለቱም ነው የማይሰራው፣ ዲፖዚትን ዊዝድሮም ነው የማይሰራው።
ኦኬ፣ የኩንሻል ፈንድ ምናምን ያለኝ ነው እና ምን ሲቢኢ ነው
አዎ ሲቢ ብር ሲቢ ብር ሳይሆን ያው ሲቢ አካል ማለት ነው።
ምን እያለኝ ነው ነው ያልከኝ አባ?
የኩንሻል ፈንድ ነው ምናምን እስኪ ቆይ ልልሽ እንደ ጌሙ ተቀይሯል እና የጎልደን ሲል የነበረው አለ እሺ
ግን ዛሬ ተቀየረብኝ እንደ ምንድን ነው እያለህ ያለው አባቴ?
እ፣ ቆይ አንዴ ላምደው ብለሽ